ጤና ይስጥልኝ አሪፍ ቤ ሎዛ ነኝ ባኮም ልርዳው ታዩ አሁን እንትን ብር ቀርቶብኝ ነበረ።
እሺ ከየት ነው የቆረጠቦት ደንበኛችን
ከቴሌ ብር ወደ ኪዊክ ብር ለመላክ ነበረ እና አሁን ጠይቄ ነበረ። ከዛ እንትኑም ልክ አለው በቴሌግራም ስክሪንሹት አድርጌ ግን ቆየ።
እሺ ማን ልበል ስምዎን ደንበኛችን
ጫላ ጫላ ጫላ እሺ እሺ ደንበኛችን ቴሌግራም ላይ ልከዋል screenshot አዎ ልክ ያለው አዎ ጉዳዩ ተደግ እሱም እሺ ተቀብለዋል፣ ግን በጣም ቆይቶ ቆየ።
አዎ አዎ እውነት ነው ደንበኛችን በተራ መስተናገድ ስላለ ነው ከእርስዎ በፊት የተመዘገቡ ደንበኞች ስላሉ ነው በተስተካከለ ሰዓት ደውለን እናሳውቆታለን እኛ እሺ እሺ አመሰግናለሁ።
እሺ እኛም እናመሰግናለን መልካም ቀን እሺ መልካም ቀን።